hello ጤና ይስጥልኝ። ሳይል ነኝ በምን ልርዳዎ okay ኤፍሬም ነኝ። እንትን ተስፍሽ ይኖራል
ተስፍሽ የለም ጄሪ ናት ያለችው። ጄሪ ናት ተረኝ።
ያገና አገናኝ
አንዴ እሺ፣ እየመጣች ነው።
እሺ
hello
አይ ጄሪ አቤት ኤፍሬም እንዴት ነህ?
አሎ ልስ እንዴት ነህ? ሰላም ነው?
አለን እግዚአብሔር ይመስገን።
እንትን ይሄ ባለፈው መኪና game እኮ ጭነናል አትይም?
አዎ ተጭኗል እኮ ትናንትና ድን sound ብቻ እያመጣ አልነበረ?
አዎ ሙሉ ተሰርቷል አትይም?
እሺ
እና እንትን account አልተላከልኝም።
አዎ user አላኩልህማ። ትናንትና ደውለህ ተስፍሽ አስተካክሎልክ ነው ወይስ ከዛ ከ update ኡ በኋላ ሰራ?
ኖ update አድርገን ምናምን ብቻ ድምፅ እያሰማ ነበር። converter ወደ ቲቪ አልሰራም ለካ እሱን ቀይረን አመጣለን።
okay በጣም አሪፍ። እሺ በቃ user ኡን እልክልሃለሁ አሁን። እሺ እሺ እሺ እሺ እሺ